hello
አቤት አባት ከመልሽ የደወልኩሎት እሺ እሺ product ኡ ልክ ነው warehouse ላይ ስለሌለን ያልደረሰት እና
እ ነገ ነገ አይመጣሉትም ምናልባት ነገ ነው የሚገባው warehouse ላይ እና ለማክሰኞ ለሰኞ ነው የሚደርሱት
ግን ምን ሆናችሁ ነው እቃው ከሌለ ለምን አታነሱትም okay በጣም ይቅርታ ማለት አቅራቢዎቹ አምስት ስድስት- እ፣ እ።
አምስት ስድስት እቃ አዘን ድጋሚ ተጨማሪ አንድ እቃ እንድንገዛ ለምን እንደምታደርጉን ማለት ነው ከሌለ already የለም ብላችሁ ብታነሱት already እኛም order አናደርግም እንገዛለን order date ኡ በሚታወቅበት ሰዓት order እናደርጋለን ልክ ነው ተው በጣም ይቅርታ እሺን አስተላልፍልታለሁ እስቲ ቅሬታዎትን በጣም ይቅርታ
ሰባት ማክሰኞ ይደርሳል እ፣ ይደርሳል አዎ አዎ complaint ላይ ያስገባሉት እና የት ነው ይመጣሉት location ካዲስኮ አደባባዩ ጋር ካዲስኮ የየትኛው ካዲስኮ ነው ይቅርታ የ- ታሪክ ካዲስኮ አደባባይ ሳሪስ እሺ እሺ በቃ እንዲገባሉት አደርጋለሁ ይመጣሉታል እንደውሎታል እሺ እሺ እሺ መልካም እሺ